የለም ሰላም ነው እግዚአብሔር ይመስገን ሰላም ነው አለን አለን። እንትን ነበር የሆነች ሶስት ሺህ ብር withdraw አድርጌ እሺ approve እንድታደርግልኝ ነበር።
ደስ ቤት ቁጥርህን ንገረኝ ዜሮ ዘጠኝ ሀያ እሺ አርባ ስድስት እህ ሰባ አምስት ዘጠና ሁለት
ዛሬ ነው አይደለ አዎ ሌሊት ላይ ነው መሰለኝ ወደ ስድስት ሰዓት ሰባት ሰዓት እንደዚህ ስድስት ሰዓት ነው።
ኦኬ ወደ ንግድ ባንክ ሙለር ነህ?
እ ሙለራ okay እሺ ይኸው ገብቶልሃል እሺ ሙለር ቴንኪ አድርገው እሺ ስለደወልክ እናመሰግናለን መልካም ቀን
ቴንኪ እሺ